ሰላም ጤና ይስጥልኝ ቤት ቤት ሄሎ
ሄሎ
ጤና ይስጥልኝ ምን ልርዳችሁ?
እስካሁን የጠበቀ ነው ጋሽ
ምንድን ነበረ?
jackpot ኡ ዛሬ win I I win jackpot ነገ ነው የሚለቀቀው እሺ ይጠብቁን ነገ ነው የሚለቀቀው ነገ ይገባልዎታል ይጠብቁን ነገ ስንት ሰዓት ጠዋት?
አዎ ነገ በቃ ይጠብቁን እና ነገ ነው የሚገባው እሺ ጠዋት ይሁን ከሰዓት እርግጠኛ አይደለንም
ግን ነገ ይገባል እሺ አዎ ይገባል
እሺ አሁን ሁለት መቶ ሺህ በላይ ወላሂ ከዚህ ውስጥ አስበላኝ ታውቃለህ ዛሬ እ?
ብቻ በላ እባክህ እሺ በቃ ይጠብቁን እና ነገ ይገባል
እሺ እሺ አይ፣ እሺ እናመሰግናለን መልካም ቀን እሺ አመሰግናለሁ እሺ